ልቤ ከፍቅር ጋር ቀርበው ለኪዳን ከበቁ ከመዋደድ አልፈው እንግዲህ ሰው ሁሉ ይስማና ይረፈው እንግዲህ ሰው ሁሉ ይስማና ይረፈው የመውደድ ታዛዥ መታያ ብሆን አይገደኝም መዋያ ይበሉ እንዳሻቸው ምንድን ነው ልባችን የሚሻው ፍቅር ነው። ምነው እኔ ያረግኔ ምነው እኔ እኔ አንቺን ወድጄ መባከኔ ምነው እኔ ያረግኔ ከልቡ ከልሎን እንጂ ባያወጣው ከልቡ ከልሎን እንጂ ባያወጣው የመውደድ ነገር የመውደድ ነገር ሰው ሁሉ መቻጣው ምን ፋይዳ አለውና ሰው አማን አላማን ምን ፋይዳ አለውና ሰው አማን አላማን ከስጋ ጥንታችን ከስጋ ጥንታችን አይደም አይሰማን እኛ በተዋደድን በተፈላለግ ነው ያሉትን ይበሉ ጉድ አንድ ሰሞን ነው ጉድ አንድ ሰሞን ነው ጉድ አንድ ሰሞን ነው። ልብሽና ልቤ ከፍቅር ጋር ቀርበው ለኪዳን ከበቁ ከመዋደድ አልፈው እንግዲህ ሰው ሁሉ ይስማና ይረፈው እንግዲህ ሰው ሁሉ ይስማና ይረፈው ፍቅር ከወረት ቤት ካልገባ ምርጫው ከቶ አይችልም ሊዛባ ይልቅ ሲሉንታ ያሳጣል ሰውም የሚለው መቻጣል ምነው እኔ ያረግኔ ምነው እኔ እኔ አንቺን ወድጄ መባከኔ ምነው እኔ ያረግኔ ልብ ለልብ ሆነን ከተዋወቅንማ ልብ ለልብ ሆነን ከተዋወቅንማ ብዙ ጊዜ አለፈ ብዙ ጊዜ አለፈ ሰው ሳይ ሳይሰማ የፍቅር አዱኛ ባገሩ ሲሰፈር የፍቅር አዱኛ ባገሩ ሲሰፈር አሁን ምን ይባላል አሁን ምን ይባላል ደርሶ ያንቺ ማፈር እኛ በተዋደድ በተፈላለግ ነው ያሉትን ይበሉ ጉድ አንድ ሰሞን ነው ጉድ አንድ ሰሞን ነው ጉድ አንድ ሰሞን ነው ብሽና ልቤ ከፍቅር ጋር ቀርበው ለኪዳን ከበቁ ከመዋደድ አልፈው እንግዲህ ሰው ሁሉ ይስማና ይረፈው እንግዲህ ሰው ሁሉ ይስማና ይረፈው የመውደድ ታዛዥ መታያ ብሆን አይገደኝም መዋያ ይበሉ እንዳሻቸው ምንድነው ልባችን የሚሻው ፍቅር ነው ምነው እኔ ያረግኔ ምነው እኔ እኔ አንቺን ወድጄ መባከኔ ምነው እኔ ያረግኔ ከልቡ ከልሎን እንጂ ባያወጣው ከልቡ ከልሎን እንጂ ባያወጣው የመውደድ ነገር የመውደድ ነገር ሰው ሁሉ መቻጣው ምን ፋይዳ አለውና ሰው አማን አላማን ምን ፋይዳ አለውና ሰው አማን አላማን ከስጋ ጥንታችን ከስጋ ጥንታችን አይደም አይሰማን እኛ በተዋደድን በተፈላለግ ነው ያሉትን ይበሉ ጉድ አንድ ሰሞን ነው ጉድ አንድ ሰሞን ነው ጉድ አንድ ሰሞን ነው